ማሊ ባባ ጤና ይስጥልን።
ተመሰለ እንዴት ናችሁ?
ምን ልርዳዎት አባት?
ማሊ ባባ ነው አይደለ?
አዎ ማሊ ባባዎች ነን።
እሺ፣ ቅድም የተለቀቀ አንድ ፎርቹነር አለ።
እሺ ፎርቹነር መኪና
እሺ ታሴት ታሴት ተዋወቀው።
እሱ የለቀቀው አዎ።
እሺ
እ የት ነው ማየት የምንችለው? የመስቀል ፍላወሩ ነው ወይስ
እሺ ቁጥር ልስጥዎት እና ደውሉላት 0911 እሺ ነገር የትሴ ነው
0911 አስራ አንድ እሺ 26
አስራ አንድ 26 ሀያ ስድስት 09 ዘጠና
ዜሮ ዘጠኝ ዘጠና እሺ ታንኪ ታንኪ እሺ